ኦርደር እየመጣ ነው። ያዝ ሄሎ፣ እጅ እጅ የሚል ቀልድ ሀሴት ሰማንያ ዘጠኝ ሰማንያ ዘጠኝ ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ሰባት እሺ አዎ የፒዛ ባግ የለኝም፣ አውጭልኝ።
እሺ እዚህ ጠብቀኝ።
የሚያስጠላ ቀልድ የሚቀጥል ማን ናቸው ከኋላ እንዲህ የሚጃጃሉት?
አዎ ትንሽ ጓደኞች ናቸውን ተጣልተው እ ሀሴት ና ታዋረኛለህ። ና እናቴንም ና ልጣል።
ማርያም ዝም በል እላው ብለህ ነው እ እ እ የእነ ሰፈር እላው የእነ ብለህ ሰፈር።
መልሲ ሀሴት ወይ?
ታዋረኝ። ና አዎ አዎ እሺ አንዴ ቆይ ጠብቀኝ አንዴ እሺ
ና አቶ እገዛለሁ። ሚስቴን ነካ።
ማርያም ዝም በል ይደብራል።
እ ጭራሽ ከእሷ ጋር ጭራሽ እሺ እሺ